ሄሎ ጤና ይስጥልኝ ቤት ቤት withdraw አድርጌ ያልደረሰኝ ነበር።
እሺ አሁን በደወልክበት ቁጥር ነው?
አዎ
እሺ
ወጪ
አስር ሺህ ብር ሄሎ አስር ሺህ ብር አይደለ?
አዎ አዎ
እሺ ዜሮ ዘጠኝ ሀያ ሰባት ሀያ ዘጠና ሰባት ሰማንያ አዎ እሺ confirm አድርጌልሃለሁ።
እሺ እሺ